hello
ወየ ሰላም hello፣ አብዱ ወየ ሰላም አይሰማም?
ይሰማል። ስደውልልህ እኮ አታነሳም።
አዎ እየ- እየገባሁ እየነዳሁ ነበረ አላየሁትም።
ችግር የለውም። እሺ፣ ንግድ ባንክ request መጠየቅ እየሰራልኝ አይደለም። እሱን inform ላድርግ ብዬ ነው። እየገባልን አይደለም።
እና ምንድን ነው መፍትሄው? ምን ይሻላል?
ምናልባት አማን ከግሉ የሚልክልህ ከሆነ በሰራልን ሰዓት ለእሱ request እናድርግለት እና ለግል ከግሉ ይላክልሃል።
በቃ እንደዛ ምን ልበለው ነው ልደውልለትና እኔ እንደ እንደማይሰራ ነግሬዋለሁ።
አ፣ አዋራ ውስጥ አይሰራም ልበለው።
አዎ አዎ አዎ።
እሺ በቃ እንደዛ ላድርገውና እደውላለሁ። እሺ።
እሺ